አናቱን አልሰራለም አለ።
ሄሎ
ሌላ ሌላ ይሰማኛል። ምንድን ነው?
ሰለሽ ፍቅር ነኝ።
እስኪ ፍቅር ሰባ ሶስት ስልሳ ዘጠኝ
ሰባ ሶስት ስልሳ ዘጠኝ እሺ፣ ምንድን ነው አይሰራልህም እያለኝ ነው። እስኪ ደውይለ እ እ አይሰራልህም ማን ነው ያለክ እንደዛ?
ምግብ ቤት ለምንድን ነው እንደዛ ያለ ምን አውቃለሁ። በር ላይ ያልነበር የምንወስደው ኮንዶሚኒየም ግቢ ሲሆን እ እ ኮንዶሚኒየም ግቢ ውስጥ ሲሆን በር ላይ አይደለም የምንወስደው።
እሺ
እዛ በር ላይ ምን ይሆናል አስር ደቂቃ ስለው አስር ደቂቃ እንዴት ትለኛለህ ምናምን አይሰራም።
ቆይ እስኪ እ ደውይለት ልደውልላቸው። ማን ነው ስምህ? ቢኒያም ነህ እንዴ?
ያብስራ ያብስራ ያብስራ። እሺ ልደውልላቸው። እሺ